ሰላም ጤና ይስጥልኝ። ዩቲዩብ ስልጠናውን ለመውሰድ ነበረ።
እሺ እሺ። አካል ነው ወይስ በኦንላይን ነው የፈለጉት?
በአካል መጀመሪያ ሰዓቱን ማወቅ ፈልጌ ነበረ መቼ መቼ እንደሆነ። ካልተመቸኝ ኦንላይን አደርገዋለሁ።
አካሉ ዛሬ ነው የሚጀምረው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ሰኞና ሮብ ነው።
ሰኞና ሮብ።
አዎ የት ነው ቦታው?
የት ነው ቦታው? ሀያ ሴት ሴት
ምን አልሽኝ? እኔ ሄሎ ሄሎ